እያለ ይቅረብ ቅኔውን ያዜም ጥንተ መሪ ሚበዙ ቅኔ ይቀኝ ለምሳሌ ሀሜተ ክሌቱ አሃው ዘኢፈርሃ ወልድ በላ በተከውቶ ስጋ ጦመ እንዘያጹ ኸህቶ ወፍሉጠሞ ተኮነ ባይቲቶ ዘበላ እስመ ይመውት ባይቲቶ የመሰለ ነው። ተመራሂ ብዙሀን ቆሙ ላዕሌየ ብሎ ሁለተኛ በመጀመሪያው ዜማ ይዝለቅ ወለ ይቀበሉ ብዙሀን ይቤልዋ ለነፍስየ ሀሜተ ክልኤቱ አሃው ዘኢፈርሃ ወልድ በላ በተከውቶ ስጋ ጥኦመ እንዘ ያጽወቶ ወፍሉጠሞ ትኮነ ባሕቲቱ ዘበላ እስመ ይመውት ባሕቲቱ ዘያነስ እግዚኦ ድርብ እግዚኦ ሚበዙ እለ ይሳቅዩኒ እዚያው ወገን ቅኔውን በመጀመሪያው ዜማ ይዝመሙ፣ በአንሺ ወገን ብዙሀን ቆሙ ላዕሌየ ብለው እንዲሁ በመጀመሪያው ዜማ ይዝመሙ፣ በአንሺ ወገን በዝማሜ ብዙሀን ይቤልዋ ለነፍስየ ምዕራፍ በመሪ ወገን ይያድ ነኪ አምላክኪ በዚያ ወገን በመጀመሪያው ቁም ዜማ ይዝለቁ። በአንሺ ወገን አንተ ሰዚዮ መዝካዬ አንተ እንዲሁ በመጀመሪያው ቁም ዜማ ይዝለቁ። በመሪ ወገን ክብርያ ወመልላ ርእስያ እንዲሁ እያሉ ሁሉንም ይዝለቁ። ማሳሰቢያ ጠባብና እጽ ዘለከፎ ብዙሃን የሚያደርገው ምልክት ቶ መካከል አይባልም። አስተውል ቃል አበ እግዚአብሔር ጸራይኮ ወሰማኒም ደብረ መቅደሱ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንሳኒ የፈርማ ይላፋይዛ ላገጡኒ ወቆሙ ላዕሌየ ተንስእ እግዚኦ አምላኪየ ወአድነኒ እስመ አንተ ቀሰፍኮሙ ለኵሎሙ እለ ይጻረሩኒ በከንቱ ስለኒሆሙ ላጥአነ ሰበርከ ዘእግዚአብሔር አድኅኑ ድርብ ዘእግዚአብሔር አድኅኑ ላዕለ ሕዝብከ ወበረከትከ ቅዱስ ዘብረት በዝማሜ ለዓለም ወለዓለም ዓለም ቅኔውን ጠባብ እጽ ዘለከፎ ብዙሃን በሚያደርገው ምልክት ዝመም